ሸበጥ ጤና ይስጥልኝ።
ይስጥልን።
ይቅርታ ኔትወርክ ሄሎ
እ፣ አይሰማም አይሰማም።
ድምፅ ይቆራል።
ሄሎ?
ድምፅሽ ነበረ በኢራቅ ስልክ አዎ፣ ትነበራለህ ትንሽ ኮንዲሽን እየገረም ስለሆነ ምን ነበር? እሺ በኢራቅ ስልክ እኮ ነበር ቸክን እንድሰጦት ነው።
በቃ አ- አልጠበል ነበር የሚመጣ ነበር።
እሺ
ኔትወርኩ ነበር
እሺ እነሆን ከዳንተ ኮልፌር እ፣ ለስልክ ሰጥተው እና ይሆናል የበረከት ስልክ አልታወቅም ነው።
ተሰሰሪ ነበርና በቃ ይሄን ዕቃ አልጥቅም ምናምን አለኝ። ታዲያ ከተሰሰ አለ ነው ድምፅ
ኦኬ፣ አልያ ደግሞ
በስልክ ወይ ከገለቦች ጠራጠቃል